ሰላም ጤና ይስጥልኝ። BGI ኢትዮጵያ እንደምን ዋላችሁ? ሰላም ነው።
እግዚአብሔር ይመስገን።
ሀይሚ
ይሰማል?
አሎ።
ትለያችሁ ይሰማል? አሎ
ይሰማኛል።
ማሽን ተበላሽቶብን ነበር፣ ይቅርታ። ማሽን
እሺ፣ የ draft ማሽን ነው።
አዎ፣ አዎ።
ምን ሆኖቦት ነበረ?
እ እ ምን ሆኖቦት ነበረ?
አያቀዘቅዝም፣ ተበላሽተዋል። ከጠዋት ጀምሮ ብደውል ብደውል ስልካችሁ እምቢ ብሎኛል።
እሺ፣ BGI ቁጥሮትን ይንገሩኝ፣ ደንበኛችን BGI ቁጥሮትን ወይም ደግሞ SN number ኦትን እ እ
SN number ኦትን ወይም BGI ቁጥሮትን ይንገሩኝ።
አስራ አንድ አራት ሀያ ሶስት አስራ አንድ
አራት ሀያ ሶስት ሀያ ሶስት ሀያ ሶስት አዎ።
እሺ፣ የፈለግኩ መስመር መስመር ላይ ጠብቀኝ።
እሺ።
አሁን የነገሩኝ የምንድን ነው? የ BGI ቁጥሮትን ነው።
አዎ፣ አዎ።
በዚህ ቁጥር አመዝግበው ያውቃሉ?
እ እ አስመዝግበው ያውቃሉ? በዚህ ቁጥር እስኪ ነንበሮትን ይንገሩኝ። በዚህ ብዙ ሁለት ዜ- ቁጥር ይመጣሉ።
ሁለት ዜሮ
እሺ፣ ሁለት ዜሮ የቤቱ አርባ አራት ምንድን ነው?
ቼዝ ባር ቼዝ ካዛንቺ
ቼዝ ባር አዎ፣ ካዛንቺ አዎ።
እሺ፣ እስኪ ነንበሮትን ይንገሩኝ እስኪ።
ሁ- ሁለት ዜሮ እሺ፣
አርባ አራት
አርባ አራት ሀያ ሁለት ሀያ ሁለት ሰማንያ አምስት ሰማንያ አምስት አርባ ሁለት
አ- መስመር ላይ ነው ደንበኛችን።
አዎ፣ አዎ።
ሰማንያ አምስት አርባ አንድ ነው።
አርባ ሁለት መጨረሻው አርባ ሁለት
እሺ እዚህ ጋር ቼዝ ባር ብሎ መጨረሻው አርባ አንድ ነው የሚያሳየኝ።
አሞላል ነው አርባ ሁለት አርባ ሁለት አሎ እሺ፣ ይሰማኛል። ሙሉ ስሞትን አይ።
ይንገሩኝ።
ተካ ዘነበ
ሙሉ ስሞትን ይንገሩኝ ደንበኛችን።
ተካ ዘነበ
እሺ፣ በዚህ ስልክ ልመዝግበው ቅሬታዎትን።
እ እ አዎ አዎ በዚህ ስልክ አዎ ልመዝግበው።
አዎ አዎ ችግር የለም እሺ እሺ፣ ካሳንቺስ የት አካባቢ ነው? ለየት ያለ ምልክት።
ካዛንቺስ ቼዝ ከተባለ የ BGI ቤት ነው ይታወቃል እኮ ስለዚህ በዛው ልክ አዎ ካዛንቺስ ቼዝ ዋላ ያውቁታል የ BGI ቤት ስለሆነ የቆየ ነው እኮ እኔ እንጃ እንዴት ነው
አይ እዚህ ጋር ለጥገና ክፍል ለመላክ እንዲቀል ነው እንጂ ይኖራል።
ችግር የለም ችግር የለም ችግር የለም እሺ እሺ እሺ ደንበኛችን ቅሬታዎትን መዝግቤሎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክሉሎታል።
እሺ እሺ ሌላ መረጃዎች ነገር ይኖራል?
አይ ችግር የለም አመሰግናለሁ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ አሜን